ሲቀድ ሄሎ ሄሎ ሄሎ አቤት ሄሎ ይሰማኛል።
ሰላም ነው።
እግዚአብሔር ይመስገን።
እንትን cash register እናንተ ባለፈው ሲም አስቀ- ተቀይሮ ነበር መሰለኝ።
እሺ
summary ው አውጣ ስንለው የሁለት ወር እየቆረጠ አስቸገረ። እንዴት ነው የምናደርገው?
እን ወይ እም- እም- እንዴት እንዴት አልገባኝም።
ለምሳሌ summary አመት አውጣ እንለው የለም summary report እ
እናንተ ጋር ካ- ሰሚ- እንትን ሲም ሲም ተቀይሮ ነበር። ይሄ memory ማለቱት ነው። ሲም ካርድ እኮ ምንም አያገናኘውም ከሱ አ- ጋር።
አዎ ሜ- memory ማለት ይሄ ነው memory።
እሺ እሺ በዛ ምክንያት የሁለት ወሩ አላወጣም አለን። እንዴት ነው የምናደርገው?
memory ን የተቀየረው ስንት ብር ነው የከፈሉት? የ memory ወደ አራት ሺህ ነው ምናምን የከፈልነው።
እሺ ደብተሩን ይዘው መጥተው የሚፈልጉትንም summary ጽፈው ይዘው ይምጡና ይሰጡታል። የትኛዋ ናት ማሽኖት? ሞዴሏ ትንሿን ትንሿ ምን ምን ነው? አንድ ወረቀት ናት? ሁለት ወረቀት?
ባለ ሁለት ወረቀት ትንሿ ቀይዋ እንትን በቃ ደብተሩን ይዘው ይምጡና የሚፈልጉትንም ከፋይናንስ ሰመሪው ከመች እስከ መች ነው የሚለውንም ጽፈው ይምጡ።
እሺ ከዛ እዚህ መጥተው አሁን- በ- አሁን አይወጣሉትም፣ በቀጠሮ ነው
እንዴ አሁን እኮ ግብር ልንከፍል እኮ ነው።
እኮ ደብተሩን ይዘው ይምጡና ያናግሯቸው። በቀጠሮ ከተባሉ በቀጠሮ ዛሬ እንሰጠው ካለን ካሉ ደግሞ ዛሬ ይሰጡታል።
እሺ